ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
pending አድርጎብኝ ነበረ ብር
withdraw አድርገው ነው?
withdrawal ሳረግ እሺ ከ- ከ transaction history ላይ ያልገባል screenshot አድርገው ይላኩልን በቴሌግራም
ልክ ያው ለጠዋት ነው የላኩት።
እዛው ላይ ስለምንሰጠት በትዕግስት ይጠብቁ እንደምኛችን እሱ ግን በጣም ቆየ። ጠዋት ነበር
ያው በወረፋ ስለሆነ የሚስተናገዱት በዛ ላይ ደግሞ መልስ ስናገኝ ስለሆነ የምናሳውቆት በትዕግስት ይጠብቁን።
እሺ።
መልካም ቀን